ሰላም ጤና ይስጥልኝ።
ሰላም ነው።
እግዚአብሔር ይመስገን።
እሺ ጥያቄሽን ማግኘት ትችላለህ?
እ ጉዳዩ ስለኔ ይገባኛል። ሪፖርት አደርግሎታል ሁኔታን ሸብሻ ላይ
ሌላ ፈልጌ ነበረ እሱ ላወራው ማለት ነው።
ምን አሉኝ?
እሱ ላወራው የፈለኩት ነገር ነበረ ሄላ
እ?
ይቅርታ፣ ድምፁ ይቆራረጣል። ድምፁ ይቆራረጣል። ምን ነበር ያሉት?